ሄሎ ሄሎ ሄሎ፣ አቤት፣ ጤና ይስጥልን።
አብሮ ይስጥልን።
ከዊ ፕላስ ነበር የደወልኩት።
እሺ፣
ባለፈው ዊ ፕላስ app ላይ ተመዝግባችሁ ነበር።
አዎ፣ አሁን የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ መረጃዎችን ጠይቃችሁ ነበር።
እሺ፣
እሺ፣ የድርጅታችሁ ስም ምን ነበር?
እሺ። አሁን ስራ ቦታ ነበርኩና ሌላ ቦታ ምን ይሻለኛል?
አንድ ደቂቃ አይሞላም የምጠይቁት ነገር አይፈጅም።
okay፣ እሺ፣ እሺ፣
ወይ መልሽ ልደውል ካልተመቻችሁ እሺ፣ እሺ፣ እሺ።